አስቢለት እስኪ ግን ጤና ይስጥልኝ መሰረት ነኝ መሰረት እሺ ሰላም ወዬ
የማይሆን የማይሆን ኦርደር ይዣለሁና እሰይ እሺ እ
ሁለቱን ኦርደር ስላለው አንዱን አውጪልኝ በእናትሽ እሺ ወርደ ነበሩ ንገረኝ
እሺ ሰላሳ አምስት ሰላሳ ሰባት ሰላሳ አምስት ሰላሳ ሰባት እና
ይህን የምታወጪልኝ አዎ ግን ሌላውን ልንገርሽ ደግሞ እሺ ሰላሳ አምስት ሀያ ስድስት ሀያ ስድስት
አዎ እሺ።
እና ሰላሳ አርባ ሶስትም ይዣለሁ ይሄም የማይሆን የማይሆን ነው ግን ይሄን ስራ ነው ችግር የለውም እንደምንም እሺ አንዴ ጠብቀኝ ሰላሳ አምስት እሺ ሰላሳ አምስት ሰላሳ ሰባትን ግን አስወጪልኝ
ሰላሳ አምስት ሰላሳ ነው እንዲወጣል የፈለግከው አዎ እሱ ወደ አያ ስለሆነ የሰሚ አምሮኛ አለበልሽ አንዴ ጠብቀኝ እሺ
ሰሚት ኮንዶሚኒየም
እሱንና ወደ ጎሮ የሚሄደው Sunrise የሚላለ ወደ ጎሮ የሚሄደው እሰራለሁ እሱ አዎ Sunrise ሰሚት የሚል ነው።
Sunrise እኮ ጎሮ አይደለም አንዴ ኧረ ጎሮ ነው እንጂ እሺ አለበል አንዴ ጠብቀኝ ልጠይቅልህ እሺ
አለበል አስወጥቼዋለሁ እሺ ያምሮኝም አመሰግናለሁ እሺ